ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው?
በሳፋሪኮም ልመዘገብ ስል እንትን internal server error እያለኝ ነው።
data በምንድን ነው? በሳፋሪ data ነው
አይ በዋይፋይ ነው
እኮ በሳፋሪ ነው። የሳፋሪ ዋይፋይ ነው።
አይ የኢትዮ ቴሌኮም
እንደዛ ከሆነ ይሰራል። ወይ ደግሞ የኢትዮ ቴሌኮም ሲም ካለ እሱን ያውጡትና ይሞክሩት።
እንትን እኮ ነው ያው register ስለው እኮ ነው internal server error የሚለው ማለት ከማውጣት ና በቴሌግራም ይላኩልን።
እሺ እሺ በየት ቴሌግራም በቴሌግራም ዜሮ ዘጠኝ ቻናሉ ሰባ ስምንት
አንዴ እሺ
ልንገሩት
እሺ ዜሮ ዘጠኝ ሰባ ሰባ ስምንት ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
እሺ